ስንት አምጥቼ አበላሁሽ?
ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
መልሼ ደወልኩኝ ከቺፕ ቺፕ።
እሺ፣ እሺ እመቤቴ።
የ driver ስልክ ልንገሮት፣ order ወጥቷል።
እሺ፣ text ማድረግ አትችይም?
አዎ፣ ይቅርታ በጣም እሺ፣ ንገሪ።
ዜሮ ዘጠኝ ዘጠና አምስት
እሺ፣ ዘጠና አምስት ሀያ ስድስት እ ሀያ ስድስት ድጋሜ
እ ሀያ ሶስት
ሀያ ሶስት አዎ፣ ነጋ እሺ።
ይባላል። ይደውሉለት ነጋ ነጋማ ቦታውን ያውቀዋል።
በቃ።
እ?
ስለዚህ ይደውሉለት።
አይ በቃ እሺ፣ እሺ እሺ፣ እመቤቴ።
እሺ፣ እናመሰግናለን።
ያው መልካም ቀን።
እሺ፣ ያው ለሁላችሁ እሺ